የማስበው የለም ሚናፍቀኝ ትላንትና ወዶ ዛሬ ረሳኝ ሆናለሁ ና ብዬ የሚያስጨንቀኝ ረረረረ ነፃ ነኝ ነፃ ነኝ ነፃ ነኝ ነፃ ነኝ አሁን መጣ ቀረ ምለው ያለ የሚያናደደኝን ማናደደው የሚያስቀይመኝን ማስቀየመው ይቅርታ ሚለኝ ይቅርታ ምለው ነፃ ነኝ ነፃ ነኝ ነፃ ነኝ የቀበጥ ቀበጥ ወዘ ወዘ የችኮለ ችኮላ ወዘ ወዘ አቤት አቤት የሚያመጣው መዘዘ የቀበጥ ቀበጥ ወዘ ወዘ የችኮለ ችኮላ ወዘ ወዘ አቤት አቤት የሚያመጣው መዘዘ ሸንጎ ባይመታ ኧረ ምን ግዳለኝ ቀራ ይለኛ ግን በጣም ደህና ነኝ ራሴን በራሴን አያነጋገርከው አዎ ብቻዬን ነኝ ግን በጣም ደህና ነኝ Oh